Hello hello፣ ወይ እንዴት ነሽ?
እግዚአብሔር ይመስገን። Thank you ነው። ምን ልርዳት?
Yes. እኔ የምልሽ እ ምን አለ?
እንዴት ነው
hello፣
የቤት ጨረሻ እንትናችሁ እንዴት ነው እና ፓኬጃችሁ ምን አይነት ነው?
እ ትንሽ ድምጾች ርቀዋል፣ አይሰማኝም ማለት እንዴት ነው እንትናችሁ እንዴት ነው ነው የምልሽ ምኑ የቤት አሻሻጥ ዲዛይን አ- አክሲዮን ነው ወይስ እ፣ ቤት ሽያጭ ነው ፈለገ?
አክሲዮን ነው እንዴ? አይ ማስታወቂያ ላይ ነው ይችላል።
አዎ፣ አሁን አክሲዮን ጀምረናል ሽያጭ።
አክሲዮን ነው እንዴ?
አክሲዮንም አለ ቤት ሽያጭም አለን። አፓርትመንት ቤቶች ሽያጭ ሽያጭ እንዴት ነው?
እሺ፣ አፓርትመንት ቤቶች ናቸው አሁን በ- እየሸጥን ያለ ነው። አሁን እየሸጥን ያለ ነው አፓርትመንት ቤቶች ናቸው።
አፓርትመንት አዎ፣ በካሬ ሜትር አዎ።
ምናምን ማለት ነው።
አዎ በካሬ ሜትር ባለ አንድም ባለ ሁለትም ባለ ሶስትም ይኖራሉ።
site የት አካባቢ?
site ያሉን ወደ ሰሚት አለ፣ ሀያት አለ፣ ሲኤምሲ፣ ጀሞ፣ ቱሉ ዲምቱ አለ።
Okay ጀሞ አንድ ነው ጀሞ ሁለት ጀሞ ሁለት አዎ
cash ነዋት
እ እ cash ነዋት በ- በመገንባት ላይ ያለ ነው። ከዚ- እ፣ ግማሽ percent የደረሱ ናቸው። ሀምሳ percent ስልሳ አምስት percent አይ ካሽ የደረሱ ነው ናቸው።
ወይ ነው ሽያጭ
እ፣ ቅድመ ክፍያውን ሶስት መቶ ሺህ ብር ትከፍሉና ቀሪውን በአስር አመት ነው።
ቀሪም በአስር አመት አዎ ቤቱ ቤቱ በምን ያህል ጊዜ እጅሽ ላይ ይገባ እጄ ላይ ይገባ እ እ፣
በምን በአንድ ላይ አመት ይገባ?
ከግማሽ እስከ ሁለት አመት ባለው ውስጥ ማለት ነው ቤቱን የምናስረክበው።
Okay normal በእንትን የሚሰራ ነው በኮንክሪት ነው አሉ ቤት የሚሰራ
ምን አለ?
ሌላ ቴክኖሎጂ አለ ቤት ውስጥ አይ የሚሰራ?
አይ አይ normal አፓርትመንት ቤቶች ናቸው። በሌላ በኮንክሪት የሚሰራ ነው አዎ አዎ በኤሌክትሪክ ምናምን ሌላ ቴክኖሎጂ አለ ተገጣጣሚ ምናምን ምናምን አለ አይደለም፣ እንደዛ አይደለም።
Okay እሺ እንትን cash ነው cash
የምትከፍሉት ነው በብር
አ- ገባኝ። በ cash ነው ወይስ ሌላ ባንክ ጋር ምናምን ታገናኝ አይ አይ Directly ከ company ው ጋር ነው agreement የምትፈጽሙት።
እንጂ በ- በባንክ በኩል ምናምን የሚደረግ ነገር የለም።
አዎ እንደዛ አይደለም።
Thank you አመሰግናለሁ።
እሺ ምን ላይ ነበረ ማስታወቂያችን የሰሙት?
ሸገር ላይ
ምን ላይ ቴሌግራም ላይ?
ሸገር ኤፍኤም ሸገር ሸገር እሺ እሺ ስም ማን ልበል።
ሙሉ ቀን እሺ ወደ ወደ office መምጣት ይችላሉ?
ወይ ወደ office መምጣት ይችላሉ?
ወይ አይመቸኝም። መርካቶ አካባቢ ነኝ አይመቸኝም።
እሺ እሺ እንትን ነው thank you